ጤና ይስጥልኝ ቴሌቪዥን እኔ ባፈዳን ላይ ተተማሪ ሰልፎ
ድረገጹን ትነግሪኛለሽ እናቴ? መግቢያው የምን መተገጽ?
የአፕላይ ለማድረግ ሰመዱ ስራ እሺ፣ የት ሀገር?
ካናዳ ካናዳ እሺ፣ ለምንድን ነው እርሱ አፕላይ ማድረግ የፈለጉት?
ስራ ለመስራት እሺ፣ ጆብ ባንክ ካናዳ።
Bank Job Bank Canada። እሺ፣ እርስዎ እየጻፉ ነው ወይስ search እያደረጉ ነው?
እየጻፍኩኝ እየጻፍኩኝ እሺ Job Bank Canada ብለው search ሲያደርጉ መጀመሪያ የሚያመጡልዎትን website click ያደርጋሉ።
እሺ ከዛም በመቀጠል advanced የምትል በሰማያዊ የተጻፈች ያመጡልዎታል።
advanced እሺ እሺ ከዛም በመቀጠል እሷን click ሲያደርጉ ወደ ታች scroll ያደርጋሉ።
እሺ ከዛ ከዛም employment group የሚል option አለ። በሱ ስር ብዙ box በ box box የተሰጣቸው option ኖች አሉ። temporary foreign worker ይጫናሉ።
እሺ ድጋሚ scroll ሲያደርጉ ወደ ታች መጨረሻ ላይ intended applicant የሚል option ያገኛሉ።
እሺ ከዛ እዛ ስር ደግሞ Canadians and international applicant የሚል option click ሲያደርጉ view result ይላሉ።
Canada and internat-
Canadians and international applicant
እሺ
ከዛ view result ወደ አራት ሺ ስምንት መቶ ምናምን የሆኑ result ኦች ያመጡልዎታል። እሱን- እሱን click ሲያደርጉ የተለያዩ ስራዎችን ያመጡልዎታል።
እሺ
እሺ ተጨማሪ ጥያቄ ያሉት? እሺ ወደ ሄሎ ይዘ ስለደወሉ እናመሰግናለን። መልካም ቀን።